እየተጠራኩ ነው። ልዝጋው።
hello ቡራ እህ አማኑይ peace ነው።
ጠዋትም እኮ ደውዬልሽ ነበረ።
በእናትህ ተወልክ። busy ነበርን በጣም sorry፣ አልደወልኩልህም። በሰላም ነው?
አይ የሆነ እንትን አንድ agent እንትን ብሎ ነው።
ምን
ስሚኝማ የዮናስ አዳማ እ የሆነ ይሄ redeem ምናምን ትኬት እያዘ ነው ምናምን ነገር አለኝ ደውሎ።
አዎ እየያዘ ነው። ትንሽ አስቸግሯል። ካይሮን በጣም
ኧረ ቆየ እኮ እሱ ነገር እኮ ምንም አሁን- አለ- በቃ ብታይ ጌታን አሁን ዛሬ ሙሉ ቀን ነው። ጠዋት አስቸገረ ላክን፣ እንደገና አሁን ደግሞ ድጋሚ እያስቸገረ ነው።
ትኬት ሲላክላቸው ነው redeem የሚያደርጉት።
አዎ
በቃ እሺ ወይ ትኬቱን ላክልን በይው እዛ ቴሌግራም ላይ።
በቃ አይ የሆነ ቴሌግራም ላይ እያወራን ነበር። በደም
እ፣ አረ ምንድን ነው በቃ እ፣ ካይሮኖችን በቃ አረ ካይሮኖችን ምን እናድርጋቸው እያለ ነው።
አላውቅም። አይ ጌታ እነሱ ስድም ይህን ጋር እዛ ለፋኑ ቢነግረው እኮ ይሻላል እኮ
አስቸጋሪዎች ናቸው። ጌታን
ስራ በዛብሽ እንዴ ነው?
አይ ብዙ አይደለም ይሻላል። አሁን ቀሏል።
አዛ ነበረ ትናንት ስራ ላይ ነሳሽ።
አዎ በጣም በኢየሱስ ስም የእነሱ እንደውም ይከፋል፣ የኛ ይሻላል።
አይዞን ጄሪ በቃሽ።
peace peace በቃ ሽምኬሽ እሺ ቻው።
ስለ የካባዱ እነግርሻለሁ ብዙ ታሪክ።
እሺ ይኸው እዛ ነው ያለ ነው። ከእናንተ ታሪክ- ሰፈር ሀያ ደቂቃ ይርቃል።
record ያደርጋል ወይ ዘመን እንዳይሰማክ።
እ፣ እ፣ አብረን እንደዛው ነን እኮ።
አዎ እሺ በቃ
እሺ መች እሺ እሺ ብሩሽ፣ እሺ